Hello. ሄሎ
ሰቤኔ በርስ ኦርደር ፒን አድርግልኝ። አድራሻ ቀይሯል ከስተመሩ ታች እስከ ላይ ጋር አለው።
የት ነበር የሚለው መጀመሪያ?
መጀመሪያ ሳቦን ሆቴል ነበር የምለው። ከዛ ስጠይቀው እስከ ላይቱ ጋር ነኝ ብሏል።
የት ሆቴል ነበር የሚለው?
ሳቦን ሆቴል እዚህ ሸገር ጋር ነበር ያለው።
ስንት ነው ኦርደር ነበሩ?
ኦርደር ነምበር ሰባ አምስት ሀያ ሁለት
customer ያለበት እናጣራና የሚስተካከል ከሆነ ይስተካከልላል። ማነው?
ብሩክ አለማየሁ።
እሺ አይላለሁ ብሩክ እሺ አይተሽ check አድርገሽ የምትጨምርልኝ